ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳው?
አሁን ቴሌግራም ላይ screenshot ልኬ ነበር።
አሁን የላኩት
አዎ እንትን withdraw አድርጌ ማለት ነው መሪ የሚለው ነው እ መሪ የሚለው አይደለም ጎያ ነው የሚለው። ወደ እንትን አይደለ ቴሌግራም ቻናል ቴሌግራም support channel team ምናምን የሚለው አይደለ?
አዎ ጎያ። እሺ የትኛው ነው? ሰባት ሺህ ነው ሰባት ሺህ አዎ
ስልኮትን እሺ አንዴ።
ዜሮ ዘጠኝ አርባ አንድ
የቴሌግራም ቁጥሮት ማለት ዜሮ ዘጠኝ የሁሉ ስፖርት የሚጠቀምበት ነው የሚነግሩት ዜሮ ዘጠኝ አርባ አንድ እሺ ዘጠና አንድ እሺ ሰላሳ አምስት ዜሮ ሁለት
እሺ አስተላልፍ ይሉታል አስተላልፍ ይሉታል መልሱን ስናገኝ እናሳውቆታለን ቴሌግራም ላይ እሺ እሺ ነው እሺ